ይሄ እኮ ሰርቷል መጥቷል። hello hello ቺፕ ነበር ደውልልዎት።
እሺ።
ቺፕ ነበር የምደውለው ነጭ ሽንኩርት order አድርገው ነበረ። እሺ እ አቅራቢ ስላላቀረበልን ያው refund ልናደርግሎት ነበር ወይስ ይጠብቃሉ እስከሚገባ?
አጠለቅ ትንሽ እንትኑ ሳ በቃ ሶፍት እሺ።
እም?
ምን አሉ?
ሶፍት ሳ ሶፍት ማዝዤ ሶፍት?
ነበር ከዚህ በፊት። አዎ።
እሱ ይመጣል።
ቆየ እኮ ስሯ እሷ ከአምስት ቀን ይሄኛው አልፎታል።
ዌራውስ አሳውቀውናል። ሶፍት አዎ ሶፍትም አሳውቄያለሁ።
እንዳልመጣ በዚህ ስልክ ቁጥር ክሬት ያደረጉት እ?
በዚህ ስልክ ክሬት አዎ አዎ፣ ያደረጉት በዚህ አዎ
ትናንት ተደውሎሎት ነበር ብሎ አዎ፣ ትላንት ደውሎልኝ ነበር ነበረ
በቃ እሺ እሱን እንልካለን። ይሄኛው ትንሽ ይታገሱን።